Hello.
આવે
Hello.
આવે આવે Hello.
આવે አይሰማ ይሰማል። ሰላም ጤና ይስጥልን።
ማርጋሳለን እንደት ናቸው?
አለን አለን። ምን ነበር ተለየ?
አይ ዝም ስለዚህ የሚለኝ ካርድ ምናምን ካሞላት ደግሞ አላስቀምጥም ብለው እንኳን ያሞላት ካርድን ሲወስድ እኮ ነው። ግን ምንድን ነው ሲሙ ላይ ያለው ችግር ብዬ እኮ ነው።
የቴሌዊን ደንበኛ ሆኖ ነው subscribe አድርገው ነው። የቴሌዊን ደንበኛ ሆነው ነው subscribe ሲያደርጉ እለታዊና ሳምንታዊ ያለ ከዛን ትኬት ይሰጡታል። በሚሰጡት ትኬት የእድል ጨዋታን ሲጫወቱ ሽልማት ያገኛሉ።
አዎ አዎ ለዛ ነው።
አዎ ባለፈውም ደግሞ እንደዚህ ደግሞ አሁንም ሀያ ብር አሞላት ደግሞ አሁን እንዳለ መጨረሻ ላይ ይዛ ሄደች እኮ አሁን አምስት ብር ነው ምን እንደሆነ ቀረ
እ
አሁን ሀያ ብር ያሞላትን ደግሞ አሁን ሲገፋ ደግሞ ወይ ሲሙ ላይ ምን እንደሆነ ችግር አለ ወይ ምንድን ነው ብዬ እኮ እሱን ልጠይቅ ብዬ እኮ ነው።
አይ የቴሌዊን ደንበኛ ሆነው ነው እንጂ ሲሙ ችግር ኖሮ ሳይሆን በሚሰጡት ትኬት እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ሽልማት ያገኛሉ።
እሺ፣ በቃ ለዛ ነው እንዴ?
አዎ አዎ ለዛ ነው።
እሺ፣ በቃ ችግር የለም። ባለፈው እንኳን በዚህ ደውሎ እንኳን በዚህ ስልክ ላይ ተደውሎ እንኳን ሌላ ሰው ሆነ ወይም በቴሌም ሆነ እንኳን ለዛ ዘሙን አድማስ ለወደ ወጥቷል ብሎ ሲደውል እኮ እኔ እንኳን እናንተ ጋር እጠይቃለሁ ብዬም ባለፈው እንደውዬ ነበርኩሽ።
አዎ ለዛ ነው መጫወት ይችላል።
አዎ፣ ለዛ ሎተሪ ወጥቷል ብሎ ደውሎ ሲነግር ደግሞ አሁን እናንተ ስልክ ባለፈው ሲሞክሩ እንኳን አልሰራም ስትይ አሁን ድንገት መሞከር እኮ ነው ሰራ።
አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ይጫወት። እሺ መልካም እሺ እሺ እሺ